Hello አቤት ትዕግስት እንዴት ነሽ?
እግዚአብሔር ይመስገን።
ደህና ነሽ ወይ?
እግዚአብሔር ይመስገን ደህና ነኝ።
ሰላ- ሰላም ነኝ ከ We Plus።
Okay ሰላም ነኝ።
እንዴት ነሽ? ደህና ነሽ ወይ?
እግዚአብሔር ይመስገን ደህና ነኝ። ደህና ናችሁ?
ደህና ነን። ስራ ወጣች ወጣችሁ?
አዎ ወጥቻለሁ።
ምንድን ነው የጠፋሽው?
እ?
ጠፋሽ እኮ አት- Okay፣ አዎ።
አላክሽም እ?
ቴሌግራም ያልሰራም ብሎኝ እኮ ነው ስልኬ።
እና እ, የጻፍሽውን ታዲያ ቢያንስ በሌላ ሰው አታስልኪም። ያንቺ እኮ ባዶ ነው። አየሽ
ኦኬ በዛ ሆናችሁ ስናችሁ እ? የኔ ነው የቲጂ ነው ምናምን ብለሽ ፎቶ አንስተሽ እንጂ አሁን እኮ አንቺ ምንም ስላላክሽልን ፎቶ ደግሞም እየጻፍን ነበር ላኩ ምናምን እያልን በቀን ሁለት ያ አዎ ብላችሁ ነበር። እምቢ ስላለኝ እኮ ትተው ነው ያስለናችሁ።
አይ ጌት ላክ ነው።
ያ- ከማን ጋር ነው የምትወጪው?
ዛሬ ማን አገኘው? ፊጋ አካባቢ ነኝ።
ፊጋ አዎ ከማን ጋር ብቻሽን?
ብቻዬን ነኝ። አዎ ብቻዬን ነኝ። እነሱ ወደ መገናኛ አካባቢ ነኝ ሲሉኝ እ ትናንት ስላየነው መገናኛ እም ወደዚህ አካባቢ መጣሁ ነኝ።
ስለዚህ ብቻሽን ነሽ አዎ ብቻዬን ነኝ።
እና እየሰራሽ ነው። ግን ሰርተሻል? ጽፈሻል?
አዎ እናቴ እየሰራሁ ነው።
አፑ ላይ download ተደርጓል? አርገውታል?
አዎ download እያደረጉ ነው። እነዚህ ኢንሹራንሶች ደግሞ እ ወደ ኢንሹራንሶች ነው ወደ ዋናው ነው የሚልኩን okay ወደ ዋናው ቢሮአቸው። እኛም እንደ እናንተ የ marketing ሰራተኞች ነን እያሉ እ ወደ ዋናው ቦታ ነው የሚልኩን። እ፣ አንዳንድ ሰዎች ደግሞ ማውረድ አይፈልጉም application ኡን ሌላ ነገር ቢኖረው ውስጥ እያሉ ማለት ነው።
ማስታወሻ ግን ይዘሻል። ማይፈልጉት ማስታወሻ እያያዝኩ ነው እየጻፍኳቸው ነው።
አልፈልግም ያሉሽን አዎ እኛ እየጻፍኳቸው ነው።
ስለምናናግራቸው። አዎ እሺ። ስልክሽ ሲሰራ ላኪልን። ግን እ፣ ቡድንሽን ካገኘሽ ግን በእነሱም ላኪልን።
እሺ ካገኛችሁ ልክልሻለሁ እናቴ።
ፎቶ አንስተሽ እሺ።
እሺ ልካለሁ።
እሺ ልጄ፣ መልካም ቀን። ችግር ካለም ደውል።
አመሰግናለሁ። እሺ እደውልልሻለሁ እናቴ።
እሺ